ነው።
ጤና ይስጥልኝ።
ጤና
ከ BGI ጥሪ ማዕከል ነበር የምደውለው ደንበኞች።
እሺ ጎ ሴንትራል ባርና ሬስቶራንት ኖት?
ነኝ። አዎ አዲሱ የ BGI ኮድ በ SMS ደርሶት?
ምን የሚል በ SMS አዲሱ የ BGI ኮድ ቁጥር አልደረሰኝም።
እሺ ያዙ ልንገሩት ደንበኞች።
እሺ እሺ አምስት መቶ አስር
አምስት መቶ አስ- መቶ አርባ ሶስት
መቶ አርባ ሶስት ሀያ ስድስት
ሀያ ስድስት አዎ ይሄ የ BGI ኮድ ሲጠየቁ ይሄንን ኮድ ይስጧቸው። ወደ ጥሪ ማዕከሉ መደወል ቢፈልጉ አገልግሎት ማግኘት ሲፈልጉ ማለት ነው።
በዚህ ነው የምንደውለው ማለት ነው።
ይህ ኮዶት ነው። ወደ ሰማንያ ስድስት ሰባ ሰባት ደውለው ነው ቅሬታ አ መሆኑን አገልግሎት- ሲጠየቅ ቅሬታን ሳቀርብ ኮድ ምንድን ነው ሲባል ይሄንን የ BGI ነው የምሰጣቸው።
አዎ የ BGI ኮድ በጣም ሲጠየቁ ይሄንን ይስጡ ደንበኛችን።
እሺ እሺ፣ ሌላ የምረዳዎት ነገር ይኖራል?
የለም፣ እግዚአብሔር ይስጥልኝ።
ስለደወሉ እኛም እናመሰግናለን። መልካም ቀን።
ምንም አመሰግናለሁ።